hello፣ ጤና ነኝ። ድሮ ጋር
ደህና ዋላችሁ። እንዴት ነው?
እግዚአብሔር ይመስገን
አለን። አይ ጥያቄ ለመጠየቅ ፈልጌ ነበር ወንድሜ።
እሺ፣ እሺ፣ ምንድን ነበር?
ምን መሰለህ የሆነው እኔ ጋር የዛሬ አመት መስከረም አካባቢ አ ሰው ስገላግል በድንጋይ ከዚህ ከኋላ ላይ መጥተውኝ
እህ ታምሜ ነበር ከ- ታምሜ ነበር እና አ ከዛ ታከምኩ ምን አልኩኝ እስካሁን ትንሽ ችግሩ አለብኝ እና MRI ምናምን በብዙ ሶስት የት አይቻለሁ እሺ ምን ጽኖ ነው የሚሉት አ ሁሉ ነገር መድኃኒቱንም በዛው ወር አካባቢ ነው የጨረስኩት።
እሺ ግን አሁን ምንድን ነው እያስቸገረኝ ያለው እም፣ ይሄ ቀኝ ጆሮዬ ላይ ሽ የሚል ነገር continuously በቃ ለአንድ ሰከንድ አቋርጦ አያውቅም። ዶክተሩም እ፣ በቃ የጆሮ ማዳመጫ እ፣ እ፣ እሱን መ- ትጠቀማለህ እሱ ነው እንትን የሚለው አለኝ እ፣ የካቲት ሆስፒታል።
አ ግን እሱም ቢሆን ራሱ earphone ም አይሰማም ብዙ አይሰማኝም ድምፅ እሺ ከፍተኛ ሲሆን ነው።
አ ሬዲዮ ምናምን በጣም ከፍ ሳረግ እንጂ ነው normal የሚሰማ?
ድምፅ አይሰማኝም።
እሺ እና ይህ ሽ የሚለው ነገር ምንም በቃ ሊቆም አልቻለም። ታውቃለህ ከስድስት ወር